Mosotho wa Basotho.
Hello, ይሰማል? እሺ ሁሉ ስፖርት ነው አይደል?
አዎ ነው።
አዎ በቃ withdraw ብዬ ነበር፣ ብር አልገባልኝም። ሁለት ቀን አለፈው እኮ ምን ሆኖ ነው? በእናትሽ
screenshot አድርገን screenshot አላረኩትም። ማን እንደዚህ አጋጥሞኝ አያውቅም። ሁለት ነው ያጋጠመኝ። screenshot አላረኩትም። እሺ ይኸውልሽ፣ ስለማይሰራ ነው ስልኩ። አንድ ጊዜ አሁን ይሰማሻል?
እሺ የራሴ ድምፅ ይሰማኝ ስለሆነ ነበር።
እሺ እናቴ እንደምንም ታገሽኝ። አንድ ጊዜ loud ስለሆነ ስለማይሰራ ነው ስልኩ፣ ለዛ ነው።
እሺ
history ላይ ብሩ ሄዶ ይለኛል። success ይላል እኮ አየሁት history ላይ።
እኮ እሱ ልክ ነው የሚመስለኝ።
okay እሺ፣ screenshot አድርገን ልክ ነው።
history ላይ ያለውን አዎ
okay። እሺ history በምን ላክልሽ?
website ኣችን ላይ ያስመለክታለ። እሱ ላይ ቴሌግራማችን ላይ ያስልኩልናል።
okay ላክልሽ ሳምንት ቀን የነበረውን እንዳለ
ያው history
አዎ አዎ እሺ እንደገና አልመለሳችሁልኝ።
ምን ድምፆት ይሰማኝ አይደለም ጭራሽ። hello
አሁን ይሰማሻል?
ይሰማኝ አይደለም። በሌላ ስልክ መደወል ከቻሉ በሌላ ስልክ ደውሉ።
okay በቃ እሺ እልክልሻለሁ ቴሌግራም ላይ እሺ።
እሺ